ልርዳው ሄሎ
ሄሎ ጤና ይስጥልኝ። ቃል ኪዳን ነኝ ከ Best Bet ምን ልርዳው?
እ እ ማታ ብር ያወረድኩ እስካሁን አልገባም።
Withdraw ነው።
አዎ
እሺ Best Bet እ፣ እ፣ ስልኩን ልናገር ዜሮ ዘጠኝ እሺ አስራ ሶስት እሺ እ፣ ሰባ ሰባ ሶስት
እሺ አስራ ሶስት Hello።
ሰባ ሶስት እሺ አዎ ሰላሳ ሰባት ሰላሳ ሰባት እ፣ ሰባ ስምንት መጨረሻው እሺ ስንት ብር ነው?
አንድ ሺህ አራት መቶ ነበረ ማታ።
እሺ አንዴ ሊያው መ- መስመር ላይ ጠብቁኝ።
እሺ ያው አዎ ወ- መገለጽ ሰ-
እሺ ሄሎ Hello ይሰማል ይሄ እሺ ለሳንቲሞች አሳውቀናቸዋል ይገባሎታል። ትንሽ ይጠብቁን እሺ እስከ ምን ሰዓት እንደዚህ እያሉ ነበረ ይሄ በእናትህ እኮ ለሳንቲሞች ልከንላቸዋል። መልሳቸውን እየጠበቅን ነው። ይቅርታ
እሺ አሁን ይገባል ግን ይጠብቀው አዎ ትንሽ ይጠብቁት። እነሱ ሲመልሱልን እናሳውቆታለን ወይ ደግሞ balance ኡን check ሲያደርጉ ይገባሎታል።
እሺ እሺ መልካም ምሽት። እሺ አይ